ሁሉ ስፖርት ነው። ባኮ ምለርዳው
ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
ትናንት አምስት መቶ ሀምሳ ብር አሳልፌ ማለት ነው ከቴሌ ብር እሺ እና የት እንደገባ የለም ሂሳቡ ላይ
ከቴሌ ብር ማለት withdraw ነው ወይስ deposit ነው?
deposit እንጂ ወደ ወደ ስፖርት ማለት ወደ ነው።
ሁሉ ስፖርት። እሺ ቴሌ ብር የላከለትን text screenshot አድርገው በቴሌግራም ይላኩልን።
በቴሌግራም በቴሌግራም ይላኩልን። ቴሌ ብር የላከለትን text screenshot አድርገው።
እሺ፣ እሺ፣ አመሰግናለሁ።
እሺ እሺ።